ጤና ይስጥልኝ የኢትዮ ምርመራ መርጃ ማዕከል።
አሁን ደግሞ ይሄ ነበረው እንደምልህ
እሺ፣ እሺ። ምን ለደውት?
ስለ ኳታር የጠየቅኩ ልጅ እሺ፣ ትኬት ቴሌግራም ላይ- ኬንያ አዎ አዳር ያለው ኬንያ ሄሮች የለም እናንተ
በዛ ባሉን ቀን ላይ ኬንያን ኤርዌይስ በራ የለውም። በሌላ ቀን አድርጌ ግን የ- የትኛው ቅናሽ ነው ከሁለት
በሌላ ቀን አድርጌ የሌሉት የ Kenyan Airways ከሆነ የፈለጉት
እስቲ ያው check አድርግልኝ በዛው አካባቢ አስራ ስምንት ላይ ምናምን የለም ወይ ሴፕቴምበር አስራ ስድስት ላይ ወደ ታች
September አስራ ስድስት እሺ፣ ልይሎት አንዴ ያዩሉት ነው። እሺ አለው Kenyan Airways ኡ ውዱ ነው። የሚቀንስ ያለው Turkish Airlines ኡ ነው እና EgyptAir ነው የሚሻል ያለው በአስራ ስድስት ላይ
እሱ ስንት ነው የ EgyptAir ኡ ሰማንያ ሶስት ሺህ ነው ሰማንያ ሶስት ሺህ ስድስት መቶ አርባ ሶስት ይቅርታ ምን አሉ
ያኛው ይሻለኛል በቃ Turkish ኡ የ Turkish Airlines ኡ ነው የሚሻለው አሁን
እሺ እሺ ወንድሜ፣ እሺ እሺ ሌላ ምረዳዎት ነገር ይኖራል
አይ የለም አባቴ አመሰግናለሁ እሺ እናመሰግናለን ስለደወሉ
እሺ